ሀገራችን ላይ አዲስ ብለን ትተናል እኮ ኤጀንት ብለን የካፎስካሪን ትተናል። አዲስ እያልኩኝ አዎ፣ ከታች ይሄ ምርጫው ላይ የለም። ሄሎ መስዬ ወይ እንዴት ነሽ? ለሁለት ነገር ነው የደወልኩልሽ። አርጀንቱ ይቅደምና እ፣ አንደኛ ማርቼ ዩኒቨርሲቲ ኦፍ ማርቼ እ፣ የ examination portal ኡ እንትን available ነው መሰለኝ። እሱን አንደኛ check አድርጊው አንድ። ከዛ ውጪ የካፎስካሪ ማለት ነው reference ም።
ኮድ አለ አይደለ? ስትከፍሉ እሱን ነገር እያስገባችሁ ነው ወይ አለ ዮሴፍ። ስትከፍ- ስትከ- ስንከፍል so reference አዎ።
ኮድ ማለት it's ኤልኤ ወይም line አዲስ አይደለም መጀመሪያ ላይ ስናስገባው የነበረው አይደለም ገባኝ።
እሱ አይደለም ገኒ እ፣ ምን ላይ መሰለሽ እሱን የምታስገቢው እ፣ ቆይ የአንድ ተማሪ screenshot አድርጌ ልላከሽ እሺ አሁን የማንን የማንን login አድርጌ ላሳይሽ ዌር እኔ በበኩሌ ጨርሻለሁኝ እኮ አሁን ነው ገና እየነገረን ያለው ዮሴፍ እና እ፣ እኮ ገባኝ የአንድ ተማሪ ያላረ የአንድ አሁን የሞላሽውን የቅርብ ተማሪ ንገሪኝ እሺ አንዴ ቆይ list ኣቸውን ላውጣ ውስጥ የምታስታውሽውን ዝም ብለሽ አንድ ንገሪኝ ዳግም ዳግም እ፣ አማረ ወይም ደግሞ እሺ የዳግም አማረ ደሳለኝ አማረ sorry ዳግም አማረ አዳን ነው ሳይሆን እንዴ?
ደሳለኝ አማረ ታዩ እሱ ደሳለኝ አማረ actually edit ማድረግ እንችላለን እሱን ነገር አይደለ አዎ ኧረ ይቻላል አዎ፣ ደሳለኝ expert አማረ ስለሚቻል- transfer ኡ ነው አዎ እሺ የካፎስካሪ credential የት አለ? የካፎስካሪ ምረዳሽ credential- ነገር አለ ምልክልሽ እ፣ ካፎስካሪ credential አግኝቻለሁ። በቃ አሁን login አድርጌ screenshot እያደረኩ ልላክላችሁ።
በቃ እሺ ላኪልንና በዛ አዎ።
መሰረት እናስተካክለዋለን እሺ ዲያ እሺ እሺ እሺ እና የእንትን የማርች